ጤና ይስጥልኝ ልጅ ኢትዮጵያ ሮዳስ ነኝ። ዋኮም እንደርዶት
ከመስቀል ፍላወር አካባቢ ነበር ይመቸኝ። ባርና ሬስቶራንት ነው የምደውልልሽ። ጋዜቦ አደባባይ ዝቅ ብሎ እንትን ነበር ይሄ ጌጁ ላይ ይቺ እንትን አለች አይደለ? የሆነ ሰዓት ነገር የምትመስለው ጋር የሆነ ሊኬጅ ያለው እንትን የሆነ ኦክሲጅን እንትን እያለብኝ ነው።
እሺ ደንበኛችን ቢጂ አይዲዎትን ይነግሩኛል።
ኦኬ ሁለት ዜሮ ሶስት ዜሮ አምስት
ሁለት ዜሮ ሶስት ዜሮ አምስት ዜሮ ሶስት ዜሮ አምስት አዎ፣ እሺ መስመር ላይ ይጠብቁኛል ደንበኛችን
አዎ፣ እሺ።
ይመቸን ባርና ሬስቶራንት ኖት።
አዎ፣ አዎ።
እሺ ደንበኛችን ለሌላ ጊዜ እንዲጠቅሙት BG ID ዎትን እንንገሩት።
okay እሺ።
ሰላሳ ሶስት
አንዴ ይቅርታ።
እሺ ችግር የለውም ሰላሳ ሶስት ስልሳ ዘጠኝ
ስልሳ ዘጠኝ
አዎ ሰላሳ ሶስት ስልሳ ዘጠኝ ዘጠና ሰባት እሺ ሶስት
እ ሶስት ሶስት አዎ ሰላሳ ሶስት ስልሳ ዘጠኝ ዘጠኝ ሰባት ሶስት ሶስት አዎ
አመሰግናለሁ።
እሺ ደንበኛችን እ የእርስዎ ሙሉ ስም ይነግሩኛል?
አበበ ጸጋነ አበበ
ጸጋነ
እሺ እሺ እ ስልክ ቁጥሮን አሁን በደወሉበት ልመዝግበው።
አዎ፣ አዎ፣ አዎ። በዚህ ቁጥር
እሺ እ የት አካ- መስቀል ፍላወር ጋዜጣ አደባባይ ነድል ያሉኝ አዎ፣ ጋዜቦ አደባባይ ትንሽ ዝቅ እንዳለ አንድ መስመር ላይ ነጭ ያለ ጋዜጣ ደንበኛችን?
ፊት እ
መስመር ላይ ያሉ አዎ
መስቀል መስቀል ፍላወር ጋዜጣ አደባባይ ወረድ ብሎ ወረድ ብሎ አንድነት ስጋ ቤት ፊት ለፊት እሺ እ ምንድን ነበር የሆነቦት?
እንትን ነው ይቺ ጌጁ ጋር ይቺ ቀለበት የምትመስለዋ ኦክሲጅን እንትን ማለችዋ ነገር አለቻል ይቅርታ ማድረግ ደንበኛችን ይቆራረጣል መስመሩ።
hello hello ድምፁ እየተሰማኝ አልነበረም። ይቅርታ ደንበኛችን አሁንም አይሰማም?
መስመር ላይ ያሉ ኧረ አለው አለው hello
እ መልሼ ልደውልለት። ደንበኛችን ድምፁ okay።
እየተቆራረጠ ነው።
እሺ ቶሎ እሺ ደውዪ